አቤት ሄሎ አቤት ጤና ይስጥልኝ።
እንደምን ሰላም ነው?
አለው እግዚአብሔር ይመስገን እ ሜላት እባላለሁ ከዶክና ሪል ስቴት ነበር የምደውለው።
እ ሜላት እባላለሁ ከዶክና ሪል ስቴት ነበር የምደውለው።
እሺ
እ ፍላጎቱ ካለሽ የተወሰነ መረጃ ልሰጥሽ ነበር።
አይ አሁን ለጊዜው ፍላጎት የለኝም እሺ መልካም እሺ እሺ ጤና ይስጥልኝ